ሄሎ
ሄሎ እኔ ስልኝ እባክዎት ምን ልርዳው?
ከኦሮምኛ ነው።
እ ከኦሮምኛ
ምን እንደማልሽ
ኦሮምኛ ነው።
እኮ ምን እንደማልሽኝ ገርጋሩ
የሮኒቲን ጌሚ ሰንጠባዱ ምን
ከራከሚኒን ጠበችው ደንዲያ እ እ ከራከሚኒን ጠበችው ደንዲያ ለኮፍዛኒ ከም በርባደን ቴሌቪዥን ሞ ከከም
ቴሌቪዥኒ ቴሌቪዥን ዳ እ ዱራን ገልሞክተኒ እ
እሺ ከንጠበቶ ኡርዲ ሰገ ኡርዲ ሰገል ሰቤተሚሸ ሪቂከቱ ቃቲ ለኮብሰ ሰዲ ተበችስ ከንጀቱ እንጅራ ይፈትቃ ለኮፍሳ ናፊዱ ጅራ ኤ ለኮብሰ ሰዲድ እንጅራ ተበችስ ከንጀ ከንጀቱ እንጅራ አየ filannoo lama jira kan barbaadan ibsitanii taphachuu dandeessu. Gaafii deebiidhaan beektanii mul'isa.
አየ Yes.
አ